ሄሎ
አቤት ጤና ይስጥልኝ። እባክዎት ምን ላድርግ?
አዎ ቃርስ ሞላ ብር ያለብኝ የሄደብኝ ነው
ስንት ብር ነው የሄደብዎት?
እ ስንት ብር ነው የሄደብዎት?
ሁለት ብር
አንድ መስመር ላይ ጠብቁኝና ልሂልዎት።
እ
መስመር ላይ ጠብቁኝና ልሂልዎት። እኛ ጋር አይደለም የተቆረጠበት፣ እኛ ጋር ደንበኛ አይደለም። ይሄ ቴሌቪዥን የሚባለው
አቤት ይሄ ቴሌቪዥን ሁለት ብር ነው።
አዎ እሺ የቴሌቪዥን game ደንበኛ ስለሆኑ ነው። ቴሌቪዥን game ደንበኛ ስለሆኑ በቀን ሁለት ሁለት ብር እየቆረጠ ሁለት መሞከሪያ ስልክ ስለሚሰጡት ነው።
እንዲዘጋልኝ እፈልጋለሁ እሺ ኮከብ ዘጠኝ ሰማንያ አምስት ምን ይሻላል ብለው
እ
እ፣ ይልኩና ከዛም ስድስት ቁጥር ለማቋረጥ የሚላለ እሱ እሱ ነሱ አቋርጥ
እ
ኮከብ ዘጠኝ ሰማንያ አምስት ምን ይሻላል ይላሉ መጀመሪያ።
እሺ ከዛም በእሱን ይላኩትና ከላኩት በኋላ
እ ስድስት ቁጥርን መጫን አንድ ሁለት እያለ ይመጣልታል። ስድስት ቁጥርን መጫን ማለት ነው።
እሺ